ሄሎ
ሄሎ
አቤት፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልርዳው?
ይህን አገልግሎት ስለመቆረጥ ፈልጌ ነበር።
እሺ፣ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገህ ስትደውል በእንግሊዘኛ መረጃ ሲመጣልህ ስድስት ቁጥር ነካ።
ነካው።
እሺ፣ አልተቋረጠ።
አልተቆረጠም።
እሺ፣ ዘጠኝ ሰማንያ አምስት ላይ stop ብለህ ጽፈህ ላክ።
ዘጠኝ ሰማንያ አምስት አዎ፣ stop ብለህ ላክ።
text ነው።
አዎ፣ ዘጠኝ ሰማንያ አምስት የሚመጣልህ መልእክት አለ አይደል?
አ፣ ከዛ stop ብለህ በእንግሊዘኛው ጽፈህ እዛ ላከው።
እሺ።
እሺ፣ አመሰግናለሁ።
አሜን።